hello ሙሉቀን ወይ ሰላም ነህ?
እንዴት ነሽ?
አለን። አንተ shop አይደለህም?
እ shop አይደለህም?
አ
አዎ። ታዲያ shop ያለው ማን ነው? AnyDesk ተልኮ ነበር አይደል?
አዎ አዎ። በ AnyDesk እኮ አሳይተናቸዋል። ማን ነው shop okay።
ያለው?
አለ ስልኳ ልላክልሽ አዎ። አይ የእናንተ በእኔ shop?
አሳይ አሳይቻቸዋለሁ በ AnyDesk።
እ ነው እንዴ?
አዎ።
እሺ እምቢ ካላቸው መደወል ይችላሉ። ችግር የለውም።
ተስተካክሏል።
አዎ። አይ ነው እነሱ ራሳቸው deposit ማድረግ ይችላሉ እኮ ሁሌ እና አሳይቻቸዋለሁ።
ነው እንዴ?
ምናልባት አንተ አንተ መስለኸኝ ነው እና ካልገባቸው ይደውሉልኝ፣ ንገራቸው።
okay እኔ አይደለሁም እ፣ የሚገባት አይመስለኝም አዲስ ስለሆነች አዎ
እ፣ በቃ ትደውልልኝ፣ ንገራት ሰማንያ ስምንት ዜሮ አራት ላይ አ፣ እሺ እሱ ነገር ይሰራል እንዴ አለኝ እኮ እሱ አዎ።
ስል አይ ይሰራል። ሰማንያ ስምንት ዜሮ አራት እሺ